ጤና ይስጥልኝ ሄሊኮፕተር አባኮም ልርዳው
ያስጥልኝ ቅድም ደውዬልሽ ነበረና እሺ
ስክሪንሾት አድርጌ ሁለት ልኬልሻለሁ። የወጣውና የገባውን አሁን ልኬዋለሁ።
ቴሌግራም ላይ ስሞት ማን ነው?
ርዕሶም ነው የሚለው ስልክ ልኬልሻለሁ እዛ ላይ ርዕሶም ኃይሌ።
አዎ፣ አዎ።
እሺ የእንትኑን አላኩልንም ዲፖዚቱን። አሀ ኦኬ።
ዲፖ- መቶ ዘጠኝ ብር ሁለት ከስልሳ ሶስት ልኬዋለሁ።
ሳንቲም
አዎ፣ አዎ።
እሺ አስተላልፈን እሱ ልታል አልገባም።
ስናገኝ ውጭ እናሳውቆታል።
የሆነው አራት መቶ አስራ አንድ ብር ደግሞ እሱም ልኬልሻለሁ።
እሺ መልሱን ስናገኝ እናሳውቆታለን ቴሌግራም ላይ
እሺ፣ እሺ።